ይልቅ አልኩርሲ hello hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
book አድርጌ ነበረ ማሳጅ ማ cancel ማድረግ ፈልጌ ነበረ።
እሺ ቆይ አንዴ አንዴ ቆይ እሺ
ስፓርሰብሽ hello
hello hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝማ። massage book አድርጌ ነበርና cancel ማድረግ ፈልጌ ነበረ።
ማለበል ስሞትን
ኢልሃም እሺ በሚል እሺ አመሰግናለሁ።